hello ሰላም ነው?
እግዚአብሔር ይመስገን።
ደህና ነው?
እግዚአብሔር ይመስገን ደህና ነኝ።
ቤስት ቤት ነው አይደለም?
አዎ ቤት ነው።
ቤስት ቤት አይደለም?
ቤስት ቤት ነው። ቤስት ቤት ነው።
አዎ ትናንትና ስንት ጊዜ ደውዬ ታውቃለህ?
እሺ ምን ነበረ? ይቅርታ እኔ ሁለት ጊዜ ደውዬ ዛሬ ደግሞ አሁን አራተኛ ነው።
ምን ነበረ?
እስካሁን ብር- ይቅርታ እስካሁን ብር አልደረሱም።
ምን ነበር ኬዙ? withdraw ነው?
በ- በዚህ ቁጥር አዎ፣ ወጋገን ባንክ ሶስት ሺህ
ዛሬ ነው? መቼ ነበረ? ቀን አዎ፣ አስራ- አስራ ሰባት አስራ ሰባት እ፣ ትናንት?
ዛሬ አስራ ስምንት ነው አይደለም?
አዎ ትናንት ማለት ነው።
ትናንትና ነው ትናንትና ማታ አስራ ሰባት በደወልክበት ነው የቤስት ቤት ቁጥሩ?
አዎ የደውልኩ ነው እ፣ የውትድርና እያደረገ ደግሞ አስራ ሰባት ነው።
እሺ በአስራ አምስት ቤቱ ነው በዚህኛው አሁን አዎ በደወልክበት?
በዚህ ነው በዚህ ነው እየደውልኩ ነው።
እሺ
እኔ ነገር አምስት ብር ነው ለአርባ ነው ማለት ነው።